ሄሎ
ሄሎ ጤና ይስጥልኝ Best Bet
ሰላም ናችሁ?
ምን ነበር
ብሩ በእናትህ አየር ላይ ሆኖ እስካሁን አልተለቀቀም እና ለቅቁልኛ ምን ነው
okay withdraw ነው deposit
withdraw ነው እሺ ምን ያህል ብር ነው
ሁለት ሺ ዘጠኝ ብር ከዚህ በፊት ደውለህ ነበር
ደከምኩት እንደውም ሳንቲሙን ጨፍኩበት ደከምኩት
ኦኬ እሺ ስለ በ- ኔትወርክ እያወሩ ነው ስለምን እያወሩ ነው ደንበኛ እንደዚህ ደግምና በእናታችሁ እስቲ አንድ መላል ከንሰል አድርገ ወይንም ወደኋላ እንዲመለስ እሺ እኛ የምንችለውን እያደረግን ነው አሁንም ላይ አሁንም ሌለህ ቼክ ላድርግልህ እንደገና እሺ አሁን በእናታችሁ እስቲ ተደርግልኝ ስ- ስልኩ የቤስት ቤቱ ስልክ ይሄ ነው እሱ ነው እንደውም የደወልክበት ስልክ ነው የቤተ ቤቱ አ- አዎ ይሄ ነው ይሄ ነው አዎ።
እሺ አንዴ ጠብቀኝ በ- በዚህ ነው እሺ ጠብቀኝ እሺ
ኦኬ አይቀየርም ይሽን ስመለስ እያልኩ መለስ አድርጋለሁ የምር ነይ ነይ፣ ይሄን ይሄን ይሽ ዜሮ ዜሮ ዘጠኝ ሰላሳ ሰባት ቶሎ ቶሎ ቶሎ ቶሎ ቶሎ እየጠብቃለሁ ካርዱ እያለቀብን አርባ ስምንት ሰማንያ ዘጠኝ ዜሮ ዘጠኝ ሰማንያ ዘጠኝ ዜሮ ዘጠኝ ሄሎ ሄሎ ሄሎ እ፣ ብሩን ስንት ነበር ያልከኝ?
ሁለት ሺ ዘጠኝ መቶ ሁለት ሺ ዘጠኝ መቶ እሺ አዎ።
አንዴ አንዴ ጠብቀኝ።
እሺ
ሄሎ ሄሎ ወንድሜ ሄሎ አ- አይተነዋል። ከዚህ በፊትም ሪፖርት የተደረገ ነበር። አሁንም ገና ድጋሚ ሪፖርት ልናደርግላቸው ነው። እሺ፣ pending ላይ ነው። አሁንም አሁንም አለ ብሩ አየር ላይ ነው።
እና አስተካክላችሁት ነው ይስተካከልልሃል። በቃ አሁን ድጋሚ ድጋሚ ማለት ነው ሪፖርት የምናደርግላቸው።
ያድርግልኝ እሺ በእናታችሁ እስቲ እ?
እሺ እሺ ወንድሜ እሺ
እሺ።
እሺ፣ መልካም ምሽት።